አትችልም?
ሄሎ ሰላም ጤና ይስጥልን።
አዎ ጥላልኝ ረብ ይስጥልን። ሰላም ነው ስለኑ
አለን አለን።
በቴሌም ቆልኩት አቃተኝ። ምንድን ነው ይሄ ዲፍ- የዊዝድሮ ነው አይደለ?
እ?
ዊዝድሮ
አ እኛ እኮ በቴሌ- ኢንፎርም አድር እ?
አዎ ልትወርክ ማስገባት ስልክ አያስገባም። መስመሩ ኔትወርክ አያስገባም።
Okay እሺ፣ withdraw አድርገህ ነው አይደለ ያልገባልህ?
አ
እኮ እኛ አሁን አሳውቀናልና እም።
ትንሽ ጠብቀን እሺ። እነሱ refund እስኪያደርጉት ትንሽ ጠብቀን
እ አ ትለካላችሁ አይደለ?
እ?
እ፣ ትለካላችሁ።
አዎ ይላካል ይላካል አባቴ።
እሺ በቃ እንደዚህ አድርጊ፣ እጠብቅሻለሁ። እሺ እሺ አባቴ
እሺ እሺ እሺ እሺ